hello
አቤት ጤና ይስጥልኝ። ሰላም ነዎት?
አብሮ ይስጥልን።
ሰማንያ ሁለት ሰላሳ አራት ላይ እንትን የሚ- ደውላችሁ መረጃ መጠየቅ ትችላላችሁ የሚል ሱዙኪ ኤቭሪ ስታስተዋውቁ ነበር።
እሺ ሱዙኪ ኤቭሪ እሺ፣ አውቶማቲኩም ማለት ነው።
አውቶማቲኩ ተሽጧል አባት። አሁን ያለን ሱዙኪ ኤቭሪ manual ነው።
manual ነው። ዋጋው
ሁለት ሺ አስራ ሁለት አለን አንድ ነጥብ ስድስት
ሁለት ሺ አስራ ሁለት ስንት ሲሲ ነው? እ እ እ ቆይ እስኪ አንዴ ይጠብቁኝ አባት፣ አንዴ ይጠብቁኝ ሊሎት
እሺ መስመር ላይ ይጠብቁኝ ሊ-